በቅንነት የተላኩለት ማለትም የባኮመለጋዎች በቅንነት የተላኩለት ማለትም የባኮመለጋዎች
ምን አይነት አቅርቦት ነው ያላችሁ?
የአምቡላንስ ሰርቪስ
እ
አምቡላንስ ሰርቪስ
እ
አምቡላንስ ሰርቪስ
እሺ ይቅርታ ተሳስቼ ነው።